ጤና ይስጥልን። ቤስት ቤት እንዴት ነው የምንረዳው።
አመሰግናለሁ። ከዚህ ከሲም ላይ ብር እየተቆረጠ አቅቶኝ ነው።
እ
ከዚህ ከሲም ላይ ብር እየተቆረጠ አቅቶኝ ነው።
ኬት
ከዚህ ከሲሙ ላይ ከዚህ ላይ ሲም ካርድ አዎ እየተቆረጠብኝ ነው ብር።
እ ዘጠኝ ዘጠና አራት ላይ ደውልላቸው። የቤስት ቤት ነው።
ታዲያ እዛ ላይ ስደውል እኮ አይሰራም
ዘጠ- እ ይሄ ቤስት ቤት ነው፣ እ ቴሌ አይደለም።
ነው።
አዎ ዘጠኝ ዘጠና አራት ላይ ደውልላቸው።
እሺ እሺ።
እሺ